ሄሎ ሄሎ ሰላም ጤና ይስጥልኝ።
አብሮ ይስጥልኝ።
Plus Ten for Kids ነበር ምንደውለው ስልኮትን አቤት Plus Ten ብለን ነበር።
እ እ
Ten for Kids የልጆች የክረምት ስልጠና እ እ ፌስቡክ ላይ አስቀምጠውልን ነበረ መረጃ ፈልጋለሁ ብለው አስታወስ።
አዎ አዎ አዎ ትቼዋለሁ። ይቅርታ እሺ እሺ መልካም ቀን።